ሰላም ጤና ይስጥልን።
አብራችሁልን እግዚአብሔር ይመስገን። Hello hello፣ አይሰማም። Hello፣ እሺ። Donkey Tube ላይ ነው የደወሉት። መልስ ዳዊት ምን ልርዳዎት? ምን አሉኝ? እሺ ድምፆ ግን በጣም ይቆራረጣል። ሌላ እሺ